ጤና ይስጥልን።
እረፍ ጤና ይስጥልን።
እረፍ እንደ ማለት ነው። አ አይ ተሰማሽ ሰማት በጣም አ ነው ሲዲ ወደ ሲዲ ድርድር ከዛ ወጥ ወደ ትምህርት ቤት የላኩት ከዛ ብሪ እስካሁን አልደረሰለኝ። ግን ሴቱ አመረከ ሜሴጁን ያልመጣ ነውስ ብሩ ሴት ነው?
አለኝ ግን ብር አልመጣም። ሴት መጣ እሺ፣ ስልክ ያልነገረኝ ዜሮ ዘጠኝ
ያስት ዜሮ አዎ የቤት ቤት አስራ አምስት
አስራ ሶስት ሰላም ሄሎ
ዜሮ ዘጠኝ ሰላሳ ሶስት
ሰባ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ እሺ ሶስት እሺ ሁለት ሺ ሰላሳ ሶስት ሰላሳ ሶስት እሺ ሀያ ሶስት እሺ ዘጠና
ስንት ብር ነው ወንድሜ?
መቶ አስ- አራት ብር
መቶ አራት ብር አይደለ?
እም እ፣ በዚህ account መቶ አራት ብር የለም።
አሁን የለም አዎ መቶ አራት ብር በዚህ account የለም።
እሺ ለ- ያኛው ስልክ እሺ ሁለት ነው አስራ አምስት ሰባ ሶስት
ምን አልከኝ?
ያኛው እስኪ ያኛው በ- በያኛው ክላስ ውስጥ ሁለት ሁለት እሺ ሌላ ሁለት ካለ ነው ዜሮ ዘጠኝ አዎ አስራ አምስት ሰባ አምስት አስራ አምስት አስራ አምስት ሰማንያ ሶስት ሰባ ሶስት
ዘጠኝ ብለህ ነው አይደል የምትጀምረው?
አዎ
እሺ በዛ አለ አባ መቶ ግን አራት አ- አዎ አዎ ግን የለም እንትን ቤት ቤት ውስጥ የለም እሺ ሜሴጁን ስክሪንሻት አድርግና የቤት ቤት ነንበርህና ሲቪ ነንበርህን በቤት ቤት ቻናል በቴሌግራም ቻናላችን ላክልን። እሺ
ግን ቤት ቤት እስክሪን አርክስዬ ከዛ ቻናል አዎ ስልኩን ልንገርህ።
የቴሌግራም ምንድን ነው አዎ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ቆይ ጻፉ እሺ
አርባ አራት አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት እሺ ሰላሳ ሰባት አርባ ሰባት አዎ በዚህ ላክልን። እሺ screenshot እ፣ message ኡን screenshot አድርገህ እና የቤት ቤትና የሲቪ number ህን አንድ ላይ እሺ እሺ እሺ